ያስጥልን በጊዜ ያስጥልን። እንዴት ዋሉ?
እግዚአብሔር ይመስገን አሜን። እግዚአብሔር ይመስገን። ሰላም ዋልሽ?
አለሁ። ምዝገባው አለቀ እንዴ?
አላለቀም። አይዞሻል።
ስንት ነው?
እሺ፣ ስምና data እየመዘገብኩ ስለሆነ ስም፣ ስልክ ቁጥር አስካል አበበ ማን አልሽኝ ይቅርታ።
አስካል አበበ እሺ፣ አስካለ አንዴ። እሺ፣ ትንሽ ሁለት ደቂቃ data እየመዘገብኩ ስለሆነ ሁለት ደቂቃ ማለት ተጀበሻል።
እሺ
ስልክ ልውሰድ አስካለ እ? ስልክ ቁጥርሽን ንገሪኝ ዜሮ ዘጠኝ አስራ ሶስት አርባ ስምንት አስራ ሶስት አርባ ስምንት አርባ ዘጠኝ ሰማንያ ሰባት አርባ ዘጠኝ ሰማንያ ሰባት አ እሺ አድራሻ የት ነው አስካለ?
አየር ጤና ካራ
እሺ ማስታወቂያው ምን ላይ ነው የሰማሽው አስካለ?
እ?
ወጌሻ ትምህርት እንደምናስተምር ምን ላይ ነው የሰማሽው?
ዩቲ- TikTok ላይ live እሸቱ ገብቶ ነበር ከትናንት ወዲያ አዎ፣ አዎ፣ አዎ፣ አ፣ አዎ።
live ን እየተከታተልኩት ነበር።
ትምህርት የምንሰጠው በሁለት አይነት መንገድ ነው፣ በኦንላይን እና በአካል ትምህርት እንሰጣለን። ያንቺ እሺ።
ፍላጎት የትኛው ነው? ዋጋቸው ተመሳሳይ ነው።
እም፣ የኮርሱ በአንድ አይነት ነው።
እም፣ በወር ስንት ነው?
እሺ ምን እንትኑ ቀኑ ምን ምን ቀን ነው? በአካል ሲሆን
እሺ በአካል ከሆነ ምን ምርጫሽ? ኮርሱ የሶስት ወር ኮርስ ነው። ኮሜዲያንሽን ትምህርት ቦታው ሀያት አደባባይ ተስፉን ሲኒማ ነው።
እም፣ ሀያት
ሀያት አደባባይ ተስፉ ሲኒማ እሺ ኦንላይን ሲሆንስ ሰዓቱ ለሶስት ስንት ነው?
ተከታታይ እሺ ለሶስት ተከታታይ ቀናቶች ኮሜዲያን ሾት ያስተምራል ከአስራ አንድ ተኩል እስከ አንድ ተኩል ማለት ነው።
ኦንላይን ኧረ አይደለም በአካል በአካል አዎ እም፣ ሰዓቱ ግን አጉል ነው። አስራ አንድ ተኩል እስከ ከአስራ አንድ ተኩል እስከ አንድ ተኩል ማታ ማለት ነው።
አዎ በኦንላይን ደግሞ ከሆነ ለሶስት ተከታታይ ቀናቶች ኮሜዲያን ሸት የሚያስተምራቸውን ቪዲዮ link እኛ እንልክሎታለን። እርስዎ ቤቶት ሆነው ከጀመሩበት ሰዓት ጀምሮ ለሀያ አራት ሰዓት ትምህርቱ ያገለግላል ማለት ነው።
እሺ
የትኛውን መረጥሽ?
ኦንላይን ኦንላይኑ። እሺ በሳምንት አንድ ጥያቄ ለሚኖረው እሺ በሳምንት አንድ ለሚኖረው ጥያቄ ከኮሜዲያን ሸቱ ጋር Google meeting አለ። በዛ ጥያቄዎትን ማቅረብ ይችላሉ ማለት ነው።
እሺ
ያከፋፈል ሁኔታ በ credit hour ነው የምናስተምረው። የአንድ credit hour ዋጋ አጠቃላይ ሰዓቱ ሀያ ሰዓት ነው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ በሀያ credit hour ሂሳባችን አስራ አምስት ሺህ ነው ማለት ነው። ነገር ግን ዛሬ deadline ስለሆነ እስከ ዛሬ ድረስ ከተመዘገብሽ የምትከፍይ የምትከፍዩ ሰላሳ አራት percent ነው። አስር ሺህ ብር ማለት ነው ክፍያው እስከ ዛሬ ክፍያ ቀን ብቻ። አዎ ነገ ከነገ ወዲያ ደግሞ ክፍያው የሚሆነው አስራ አምስት ሺህ ነው። discount ይነሳል ማለት ነው።
discount ኡ እስከ ዛሬ ብቻ ነው የሚቆየው።
እስከ ዛሬ ብቻ ነው። አዎ ቆ- ቀድመን ነበር የተናገርነው።
እም፣ እም፣ መ- class የሚጀመረው በኦንላይን ከሆነ መጋቢት አስራ ስድስት ነው።
መጋቢት አስራ ስድስት አዎ
እሺ
ልመዝግብሽ?
እም፣ ልመዝግብሽ?
እደውልልሽ- እደውልልሻለሁ።
እሺ ችግር የለውም። እሺ እሺ አመሰግናለሁ።
እሺ ማመሰግናለሁ። መልካም ቀን